ይህ ጤና ይስጥልን ቤት ቤት
ሄሎ
ሄሎ ሄሎ ጤና ይስጥልን ቤት ቤት
password እፈልጋለሁ።
password ፈልግ ነው።
password ረስታችሁ ነው ወይስ አዲስ ነው?
account ማለት password እስቲ በት አዲስ ነው ወይስ ረስታችሁ ነው? ፓስዋርድ አይ አዲስ ነው አ፣ ስ- ልናስገባ መጀመሪያ account ስን- ለመክፈት ስን- ስን- አ- ስናስፈልግ እሺ አ፣ እንደ- password requesting አ፣ ከተባለ በኋላ ደግሞ እንትን በቃ አይሰራም።
Okay password እሺ capital letter small letter እና ቁጥር symbol ነው የምታስገቡት። password አችሁ መሆን Capital letter?
ያለበት ድንገራችሁ አንድ capital letter እም፣ small letter
እም፣ ቁጥር እና symbol
እም፣
እና ስምንት መሆን አለበት። እሺ ብዛቱ Okay, okay.
ብዛቱ ስምንት መሆን አለበት። ቁጥርም capital letter ም symbol ም small letter እና capital letter ያጣ- ያካተተ መሆን አለበት። እሺ አሃ፣ አሃ። አይ message መሰለኝ ቁጥር አለ።
አይ ሜሴጅ ሜሴጅ አዲስ እኮ አ፣ አዲስ ከሆነ አይመለከትም።
message አይመጣም። አዲስ ከሆነ message አይመጣም። እሺ አ፣
message አዲስ ከሆነ አይመጣም። አዲስ ሲሆን እራሳቸው የምታስገቡት መጀመሪያ።
Okay, okay.
እሺ አይ thank you።
እሺ፣ ስለደወላችሁ እናመሰግናለን። መልካም ምሽት።
ኦኬ። መልካም እሺ እሺ